ከነፋሻ መንገድ ካለሽበት ቦታ በፍቅሬ ታጀበ ይድረስሽ ሰላምታ ይድረስሽ ሰላምታ ይድረስሽ ሰላምታ ይድረስሽ ሰላምታ ከነፋሻ መንደር ካለሽበት ቦታ በፍቅሬ ታጀበ ይድረስሽ ሰላምታ ይድረስሽ ሰላምታ ይድረስሽ ሰላምታ ይድረስሽ ሰላምታ ግማሽ አካሌ ነሽ ስልሽ ምሰሶ ስክብ ስገነባው ስምሽ ለብቻ በዓለም ላይ ላላንቺ ለእኔ የሚስማማ የለኝም እያልኩኝ ፍቅርሽን ስጠማ ፍቅርሽን ስጠማ ፍቅርሽን ስጠማ ፍቅርሽን ስጠማ ፍቅርሽን ትዛለሽ ከተማ ነው ማዶ ትዛለሽ በአበቦች ተከበን ትዛለሽ በአበቦች ተከበን ትዛለሽ በእባብ ዝማሬ ትዛለሽ በወፎች ታጅበን ትዛለሽ በወፎች ታጅበን ትዛለሽ ጸጥ ባለው ምድር ትዛለሽ በስሜት ተውጠን ትዛለሽ በስሜት ተውጠን ትዛለሽ ያሳለፍነው ሁሉ ትዛለሽ ብቻችንን ሆነን ትዛለሽ ብቻችንን ሆነን ትዛለሽ ፍቅሬ ያሁሉ ጨዋታ አብረን ያሳለፍነው የአበቦቹ ሽታ ትዛለሽ ወይ ፍቅሬ የሁሉ ጨዋታ አብረን ያሳለፍነው የአበቦቹ ሽታ ከነፋሻው መንደር ካለሽበት በፍቅሬ ታጀበ ይድረስሽ ሰላምታ ይድረስሽ ሰላምታ ይድረስሽ ሰላምታ ይድረስሽ ሰላምታ ከነፋሻው መንደር ካለሽበት ቦታ በፍቅሬ ታጀበ ይድረስሽ ሰላምታ ይድረስሽ ሰላምታ ይድረስሽ ሰላምታ ይድረስሽ ሰላምታ ባልታወቀ ባልጠበቅኩት ነገር እረ እንዴት ባንቺ ራብ ልቃተት በፍቅር መለየት ቀላል ነው ካሉኝ ስናቴ ነው ከአይኔ ለመሰወር ብቻ ካደረግነው ብቻ ካደረግነው ብቻ ካደረግነው ብቻ ካደረግነው ብቻ ካደረግነው ትዛለሽ ያያየነው ቦታ ትዛለሽ ተራራና ወንዙ ትዛለሽ ተራራና ወንዙ ትዛለሽ እኔን ትዝ ይለኛል ትዛለሽ ባያሌው በብዙ ትዛለሽ ባያሌው በብዙ ትዛለሽ ወንዙ እየተንበለ ትዛለሽ ሙዚቃ ያሰማ ትዛለሽ ሙዚቃ ያሰማ ትዛለሽ ሆኖ በየአይነቱ ትዛለሽ ለጆሮ ሚስማማ ትዛለሽ ለጆሮ ሚስማማ ትዛለሽ ፍቅሬ የበፊቱ ቦታ አብረን ያሳለፍነው ያ ሁሉ ጨዋታ የዘለሽ ፍቅሬ ያ ሁሉ ጨዋታ አብረን ያሳለፍነው የበፊቱ ቦታ ምንባሻው መንደር ካለሽበት ቦታ በፍቅር ታጀበ ይድረሰኝ ሰላምታ ይድረሰኝ ሰላምታ ይድረሰኝ ሰላምታ ይድረሰኝ ሰላምታ ምንባሻው መንደር ካለሽበት ቦታ በፍቅር ታጀበ ይድረሰኝ ሰላምታ ይድረሰኝ ሰላምታ ይድረሰኝ ሰላምታ ይድረሰኝ ሰላምታ ለነገን ትርጉሙ ከስር መሰረቱ ለየት ያደርገዋል ፍቅርሽ ይዘቱ በአይነት ህሊናዬ ሰርስሮ መግባቱ ስላንቺ እንድጨነቅ ማድረግ ነብላናቱ ማድረግ ነብላናቱ ማድረግ ነብላናቱ ማድረግ ነብላናቱ ማድረግ ነብላናቱ ትዛለሽም እኔና ብቻ ትዛለሽም በፍቅር ተጣምረን ትዛለሽም በፍቅር ተጣምረን ትዛለሽም በአበቦች ተውጠን ትዛለሽም ተሽሞንሙነን አምረን ትዛለሽም ተሽሞንሙነን አምረን ትዛለሽም በተለያ ቦታ ትዛለሽ ፍቅር ያሳለፍንበት ትዛለሽ ፍቅር ያሳለፍንበት ትዛለሽ የስሜትን ለዛ ትዛለሽ ጣም የቀመስንበት ትዛለሽ ጣም የቀመስንበት ትዛለሽ ፍቅሬ ያለፊቱ ቦታ አብረን ያሳለፍነው ያሁሉ ጨዋታ ትዝ አለሽ ፍቅሬ የበፊቱ ቦታ አብረን ያሳለፍነው ያሁሉ ጨዋታ ትዝ አለሽ ፍቅሬ ያሁሉ ጨዋታ አብረን ያሳለፍነው የበፊቱ ቦታ ትዝ አለሽ ፍቅሬ ያሁሉ ጨዋታ አብረን ያሳለፍነው የበፊቱ ቦታ አብረን ያሳለፍነው የበፊቱ ቦታ አብረን ያሳለፍነው የበፊቱ ቦታ አብረን ያሳለፍነው የበፊቱ ቦታ